ይስጥልኝ ምክር ቤት ሄሎ ሄሎ አቤት ጤና ይስጥልኝ እ አብሮ ይስጥልን። አሁን በሰማንያ ስምንት ዜሮ አራት ደውልኝ ብላኝ ነበርና ብሮክ ነው ያለችኝ።
ማን ብሮክ ነው ብሮክ ነው ብሮክ ነው ያለችኝ።
ማን ልበል አንተን
አ፣ ዝናቧን ለማጣ ነኝ እና አሁን ኬኖ እንትን ነበር ኬቶ አስረዳኝ ብላኝማ አልተግባባንም እና እሺ እሺ ጠብቀኝ አንዴ
እሺ
hello
አቤት ሰላም ነው አ፣ ማኖ አባት አለን አለን። እሺ ምን ሆኖብህ ነው?
እንትን እኮ ነው የቲ- ይሄ የኬኖ እንትንማ እሺ የበሉት ቲኬት አለ አይደለ? redeem ስንለው ቲኬት ይወጣል አይደለ? ደረሰኝ አ አ እሱ አያወጣም። በቃ እስካሁን እስከጀመርነው ጀምረን ጨዋታ እስካሁን ድረስ አያወጣልንም።
በቃ እሺ ገብቶኛል። አዎ አ- አዎ አዎ።
አንድ ደግሞ እንትን ደግሞ አለ ከሁለት ጨዋታ በኋላ ነው ያነብልን። በቃ አሁን እንትን result ይዘላል አይደለ?
አዎ result እየዘለለ እንትን እያለን ስለሆነ result direct እንዲሆንልን አድርግልን።
እሺ አባቴ እሺ። ትኬት ግን አንድ ትኬት ብልክልኝ አሪፍ ነበር። redeem እ?
ቢያለ ትኬት ቲኬትማ አንድ ልኬልህ ትኬት አለ እኮ ልኬው አለ አይታይም እኮ አሁን።
አይታይም እሱ እሺ በቃ ቲኬት አድርጌ ልኬዋለሁ።
እሺ እሺ እሺ እሺ